Hello. Hello. Hello አረ ድምጽ የሆነ ሮቦት ነው የሚመስለው። ምንም አይሰማም እኮ ምንድን ነው? Hello አረ ወይኔ hello hello Hello አረ አባ ምንድን ነው ድምፅ የሆነ ይነፋነፋል። በጣም ነው የሚነፋነፈው። ምንም እየተሰማ የሮቦት ድምፅ ነው የሚመስለው ሲደርስ